Hello Hello፣ እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነሽ?
የላክሽልኝ የቴሌ ነው
እ፣ አዎ ቴሌ cashier የሚለው አንድ ነው ወይስ ቴሌ cashier ብቻ የሚለው?
ቴሌ cashier ብቻ የሚለው
እ፣ እዚህ ጋር እያሳየኝ ስላልሆነ ነው እኮ።
ቴሌ cashier ዛሬ ብቻ የሚለው መቶ እና መቶ ብር ብቻ ነው withdraw የሚያሳየኝ።
ሰማንያ ብር አያሳይሽም? ሰማንያ ብርም የተደረጋለ ይቺ ጋ
ዛሬ
አዎ። እና ደግሞ ሌሊት መሰለኝ የተደረጉት
አዎ፣ እና እዚህ ደግሞ ጋር አሁንም ነው የተደረገው። እሺ፣ password ልጅቷ password ቀየር ያለው ግን አሁንም deposit ምናምን እየተደረገብኝ ነው እያለች ነው። እንደዛ እንዴት ሊሆን ይችላል?
እዚሁ ቴሌ ላይ
አዎ ቴሌ cashier የሚለው ጋር እሺ፣ እሺ፣ ቆይ አንዴ፣ እሺ፣ መልሼ እደውልልሻለሁ። እ፣ እና እንትን ልክልሻለሁ። win አድርጎ ያልተከፈለ ልጅ አለ፣ complain እያደረገ ነው እና ቲኬቱ ቲኬቱንና ስልክ ቁጥሩን ልክልሻለሁ። አናግሪው። እሺ እናቴ።
እሺ የት ነው? የት ቴሌ cashier ነው?
እ፣ አይ ቴሌ cashier አይመስለኝም። ቤቲ ነው የሚለው cashier ዋ።
ቤቲ ቤቲ ሶስት አ ቤቲ ሶስት okay። እሺ ልጁ ጋር ደውልለታለሁ። እሱ ይላል።
እሺ እሺ እልክልሻለሁ።
እሺ፣ ማ- የኛውን እንጨርስና እልክልሻለሁ። እሱ እሺ ቶሎ ላኪልኝሽም አንቺ እሺ ነው የምጠብቀው።
እሺ እሺ እሺ ማ